ጤና ይስጥልኝ። ቴክስ ኮምፒውተር
አብሮ ይስጥልኝ።
ለምን ልርዳዎት?
ትኬት ለመቁረጥ ፈልጌ ነበር እሺ፣ ከየት ወዴት?
ለዛሬ
እሺ፣ ከየት ወዴት ነው?
ከመቀሌ አዲስ አበባ።
እሺ፣ ለአንድ ሰው ነው?
አዎ፣ አንድ ሰው
እያየሁሎት ነው። እሺ፣ ዛሬ ከመቀሌ አዲስ አበባ አለ። ስንት ሰዓት ነው የሚፈልጉት? ወደ ስንት ሰዓት?
የ- የስንት ሰዓት የስንት ሰዓት አለ?
አስራ አንድ ሰዓት ከሀምሳ አምስት አንድ ሰዓት ከሩብ እና አንድ ሰዓት ከአርባ አምስት
እ አስራ አንድ ሰዓት አዎ አስራ አንድ ሰዓት ከሀምሳ አምስት ከሀምሳ አምስት በረራው ነው።
በረራ okay እ አንድ ሰዓት ከስንት አልሽኝ? አንደኛውስ አንደኛው አንድ ሰዓት ከሩብ አንደኛው አንድ ሰዓት ከአርባ አምስት አንደኛው አንድ ሰዓት ከሩብ አዎ
እ በአንድ ሰዓት ከሩብ ላይ ቁረጭልኝ።
እሺ አንድ ሰዓት ከሩብ አምስት ሺ አንድ መቶ ስልሳ አንድ ብር ነው የሚሆነው።
okay የአስራ አንድ ሰዓት ውስጥ
የአስራ አንድ ሰዓቱ ደግሞ አምስት ሺ ሰባት መቶ ሀምሳ ዘጠኝ okay አንድ ሰዓቱን ቁረጭልኝ።
እሺ ለአንድ ሰዓት ከሩብ ማለት ነው።
አዎ
እሺ እሺ እ የመንገደኛ ስም ይሉኛል?
ማዕረግ
ማዕረግ
ጉዕሽ
ጉዕሽ
አዎ ፒሳ
ጉዕሽ GU ESH ነው። ጉዕሽ
G U S H E
GU
G U S H SH E እሺ የአያት ስም ፒሳ
ፍስሀ አዎ
ማዕረግ MA ኢአርጂ
አዎ
እሺ ማዕረግ ጉዕሽ